Good morning, ካፒታል ሆቴልን ስፓች አልትሽ ቤኪንግ ጋርመንት ሲስተም ጤና ይስጥልኝ።
አብሮ ይስጥልን። ሰላም
አለን። ጤና ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን።
ጤና ነሽ?
ምን አለኝ?
ጤና ነሽ?
እግዚአብሔር ይመስገን።
እንዴት ነሽ? እንዴት ነሽ?
ደህና ነኝ፣ እግዚአብሔር ይመስገን። ምን ልርዳዎት?
ስትወዛወዛኝ ምን አሉኝ? ይቅርታ።
ፍቅር ወዘወዘኝ።
ምን አሉኝ? አይሰማም ድምጾት።
ፍቅር ወዘወዘኝ።
ስለደወሉ እናመሰግናለን። የደወሉት የፍቅር ክሊኒክ ሳይሆን ካፒታል ሆቴል እና ስፓ ነው። እሺ፣
እ?
የደወሉት ካፒታል ሆቴል እና ስፓ ነው።
እና እንዴት ነሽ?